hello hello ጤና ይስጥልኝ።
አዎ፣ በትክክል ነው።
እንዴት አደሩ?
እ እንዴት አደሩ? ከኢትዮ ቴሌ መቶ ሰላሳ ነበር የምደውልልዎት።
okay ሰላም ነው አለ እግዚአብሔር ይመስገን። ም- መልዕክት ገብቶልዎታል አይደለ?
text አዎ፣ ባለፈው ገብቶልኛል።
okay እሺ። የኢትዮ ቴሌ መቶ ሰላሳ ዕለታዊ አሸናፊ ኖት። እ፣ ይቅርታ ስሙን መጠየቅ እችላለሁ?
ሲራጅ ኢማም ሲራክ ኢማም ሲራክ ኢማም ነው?
ሲራጅ ሲራጅ ኢማም ሲራጅ ነው?
ሲራጅ ሲራጅ ኢማም ወየሳ
ሲራጅ ኢማም
እ
ሲራጅ ሂማም አይደለ ሲራጅ ኢማም ወየሳ እኮ ሲራጅ ሂማም።
አ ሲራጅ ኢማም ወየሳ እሺ የት ሀገር ነው የሚኖሩት?
እ ሱልካምባ ነው ምረዳ
ምንድን ነው ስሙ የሚባለው ከተማ?
ምራብ ሸዋ ዞን አምቦ ዞን አምቦ ነው ወረዳ ነው።
አ አምቦ ዞን ነው ነው ወረዳ እሺ አሁን በምነግሮት user name ቴሌግራም ላይ መታወቂያና ፎቶትን ቴሌብር አሉት አይደለ?
ቴሌብር አ፣ እንትን አለው?
ቴሌብር የለኝም ግን መክፈት ነው እንጂ
አዎ በቴ- ቴሌ- በቴሌብር ስለሚገባ ቴሌብር አሁን ይከፍታሉ። አሁን በምነግሮት የቴሌግራም user name መታወቂያና የእርስዎን ፎቶ ይነግሩኛል።
እሺ ቁጥሩን ንገረኝ እሺ at አንድ at at ነው አይ user name ኡን ነው የምነግሮት ቁጥሩን okay፣ user name at- አለ አይደለ? at አ- at- ኢትዮ
at ኢትዮ መቶ ሰላሳ ምንም gap የለውም። at ብለው ኢትዮ መቶ ሰላሳ ብለው search ሲያደርጉት የኛ የቴሌግራም እንትን ይመጣሉታል። እዛ ላይ መታወቂያና ፎቶ ይል- ይልኩና ወዲያው እ፣ እንዲገባሉ ቴሌግራም account ኡን ወዲያው እንትን active ያደርጉት
እሺ እሺ መታወቂያና ፎቶ።
okay እሺ
እሺ እምቢ ካሉት ወይ መልሼ ልደውልለት ከአስር ደቂቃ በኋላ አሁን ይላኩና ወዲያው ይክፈቱ፣ ወዲያው ይገባሉታል በሩ።
እሺ እሺ እሺ አመሰግናለሁ። በድጋሚ ታልሻለሁ።
እሺ